Нет. Religios, Bridgestone. Hello.
ሰላም Bridgestone. Oh yeah.
ሰላም ነው።
አለ እንትን እንደው እንትን አድርገ ዲፖዚት እሺ
አልገባልኝም እና ፎቶ ልከላችሁ ነበርኩኝ እንትን በቴሌግራም እሺ ከዛ ሚዘጅ እንትን ላችሁ ነው ጻፈ
ትንሽ ታገሰን። እሺ ወንድሜ informate informate to chat ብሎ ነው የላ- የመለሰልኝ።
እኮ ትንሽ ታገሰን። ትንሽ እሺ አሀ okay ለዚ እንደዛ ነው። እሺ በቃ ችግር የለም። በቃ አይ እኔ ሌላ ነገር ካለ ብዬ ነው።
ሌላ
እሺ እሺ በቃ እሺ እሺ
ምን ይሰጥልኝ